ሀይሉ ነኝ።
ጤና ይስጥልኝ አሪፍ ቤት አምሮት ነኝ። በአኮም ልርዳው?
ጤና ይስጥልኝ እኔ ነኝ።
አብሮ ይስጥልን።
ትናንትና ሪፖርት አድርጌ ነበረ ብር ዲፖዚት አድርጌ ሰክሰስፉል ይላል፣ ግን ብሩ አልገባም ወደ ኩዌክ ብር።
በዚህ ቁጥር ነው ያመለከቱት ደንበኛችን?
አዎ አዎ።
እሺ ሌሎት መስመር ላይ ይጠብቁን።
እንትን ነው የምንጠጣው አብሮት ነው ባላንጣ ለምን ምን አልበሻል? ቀኛ ተለይተሽ ያደረግሽው ነገር አምጪ ማለት ግዛለ አምጪ ልግዛላት ሁለት ድረስ ምን ታደርጋለች? አሁን ቢመጣስ እሺ ገንዘብ አሁን ቢመጣ
ደንበኛችን መስመር ላይ ያሉ አለ እያየውሎት ስለሆነ ነው። ትንሽ ታገሰኝ።
እሺ እሺ
ደንበኛችን መስመር ላይ ያሉ አለ አለ
ሙሉ ስምዎትን ማን ልበል ኤልሳቤጥ ጌታቸው መንግስት
ኤልሳቤጥ ጌታቸው መንግስቱ። እሺ ደንበኛችን check አድርገን መልሰን የምንደውልሎት ይሆናል።
ልጠብቅ። አሁን ቅድም ጀምሮ እንደሱ ነው የምትለኝ፣ ግን ምንም መልስ እየሰጣችሁኝ አይደለም።
አዎ ትንሽ system ኡ እያስቸገረን ስለሆነ ነው። አይተን መልሰን እንደውልሎታለን። እሺ ደንበኛችን